ሄሎ ሄሎ ሄሎ ስልክ ሰላም ጤና ይስጥልኝ። ምክር ቤት አልሐምዱሊላ ሰላም ነው። ኤ ይህ ስልክ ወደ HelloCash ላክ በ account
withdraw ነው።
አይ withdraw አይደለም HelloCash transfer አድርገህ ወደ እኔ account መላክ ፈልግ ነበረች። account ደግሞ አልደረስም። HelloCash ደግሞ ወጣ።
እሺ አንዴ ጠብቀኝ። እሺ መስመር ላይ ላገናኝ።
እም፣
ሄሎ ሄሎ እሺ፣ ስንት ብር ነበር?
ስልሳ አምስት አምስት ሺህ አ በዚህ ቁጥር ነው text ቤት?
በዚህ ቁጥር ነው።
እሺ፣ check እያደረኩልህ ነው። አንዴ ጠብቀኝ።
እሺ
ሄሎ ሄሎ፣ ሄሎ ይቅርታ ትነግረኛለህ ቁጥርህን አንዴ?
አስራ አምስት እሺ
ሰባ ሁለት እሺ
ሀምሳ ሶስት እሺ
አርባ አምስት
እሺ።
ወደ account ደግሞ እ፣ ነገር አይ አያስፈልግም፣ እሱ ችግር የለውም። እ፣ አምስት መቶ ብር ነበር።
እ?
አምስት መቶ
አይ አምስት መቶ ማታ ነበረች ወደ deposit ቀትል ስልሳ አምስት ብር አክ- ወደ እኔ account transfer አደረገ ወደ HelloCash እ፣ አወጣው።
okay okay። በቻፓ ነበር ያደረጉት።
ቻፓ ተው ማታ ነው እሱ
ሌላ የለም እኮ በዚህ በሀለብካሽ ሀለብካሽ ሀለብካሽ ዲፖዚት ነው።
አይደለም
ዊዝድሮ የለም ወደ በዚህ አካውንት ቁጥር።
ወደ አካውንት ነው
ወደ የት አካውንት?
እኔ አካውንት ነገር አንድ ሺ አስራ አራት አይጠቸቅ አደረግ
እኮ ወደ አካውንት አይደል ያስገባው? ወደ አብዲ ፈታ ዋው ወደ አካውንት አብዲ ፈታ አስገብቼ ወደ ሀለብካሽ አወጣው።
ወደ ንግድ ባንክ ገብቷል አይደል?
አልገባም ልጅ ገብ- ገና አልደረስኩም።
okay ገብ ስለዚህ በ application አለ application የ ያ?
የ Commercial Bank application አለ application የለም እናት በዚህ- በዛን ጊዜ ነበረ አዎ።
እ፣
ገብቷል። እሺ check አድርገው። message አላከም ግን ገብቷል።
ም፣ አሁን check ላደርግ አዎ check አድርግ።